ትምህርት ቤት Hello አቤት ሰላም ነው።
እግዚአብሔር ይመስገን። ምን ነበር?
አለን ብሩ አልተመለሰም እኮ
ምን deposit አድርገ ነው?
እ አ እ?
አ መቼ ነበር ያደረከው?
ትናንትና ልኬልሽ በቴሌግራም ልኬልሽ ነበረ።
ልከዋል message ኡን?
አዎ አሰፋ የሚለው ፍሬ ህይወት ነሽ አይደል?
እ እ ፍሬ ህይወት ነሽ?
አይደለሁም። ቴሌግራም ላይ ቴሌግራም ላይ ልከህላታል?
ቴሌግራም ላይ አዎ ልኬ ነበረ።
እሺ
ጠዋት አካባቢ ነው እንትን ያለው ማታ ላይ ነው እና ጠዋት ላይ ነበር የላኩላት message ኡን እና ስልክ ቁጥሬ አ እሺ እ አንዴ እስኪ ቁጥርህን ንገረኝ።
ዜሮ ዘጠኝ ሰባ ሰባት እሺ ሰባ ሰባት ሀምሳ አራት ሀምሳ አራት ሀያ ሶስት ዜሮ ሶስት ሀያ ሶስት የቴሌ ብሩ ማለት ነው አይ የቴሌብሩን ሳይሆን የቤት ቤት ቁጥርህን check ላደርገው ብዬ ነው።
እኮ ያው እኮ ነው አንድ ነው?
አዎ አንድ ነው እሺ ዜሮ ዘጠኝ ሰባ ሰባት ሀምሳ አራት ሀያ ሶስት ሀምሳ ዜሮ አራት ሶስት ሀያ ሶስት ዜሮ ሶስት አዎ ማታ ላይ ነው deposit አድርጌ ሶስት መቶ ብር ሀይሉ ነው
እ እ ሀይሉ
አዎ ስሜ ሀይሉ ነው እንትን አዎ ሀይሉ እሺ አሳውቃላለች ለቻፓዎች አዎ፣ ቻፓ አዎ የቻፓ ነበር አዎ አዎ እያስተካከሉ ያሳወቀችው ይቆያል እ? አዎ ጠዋት ላይ ነበር የብዙ ሰው ነገሮች ስለሆነ ነው አዎ የብዙ ሰው ስለሆነ አዎ ለቻፖች ልካለች አዎ እና እያስተካከልን ነው ጠብቁን ስላሉ ነው አሃ፣ እንጂ ይገባል ወደ- ወደ ቤት ቤት account ክ አዎ ወደ ቤተሰብ ቤት ነው እንደ የሚገባው አዎ እንትን አይደል deposit አይደል ያደረከው አዎ ቤተሰብ ጋር ነው።
እኮ deposit ከሆነ እኮ ወደ ቤት ቤት account ክ ነው የሚገባው ይሄ ወደ ቴሌ ብሩ አይደለም መለሰው አዎ ምን እነሱ አላውቅም system ኣቸው ከመለሱትም መለሱት ነው ግን የመለሱልን እንነግርሃለን መልሰውትም ከሆነ ተመልሷል እንልሃለን በቃ እሺ፣ እሺ እሺ እናመሰግናለን ትንሽ ጠብቅ እሺ እሺ